hello ጤና ይስጥልን።
አቤት
ጤና ይስጥልን።
አብሮ ይስጥልን። ትናንትና በዚህ ስልክ ከቴሌ ብር ወደ betting መቶ ብር ልኬ ነበር። እስካሁን አልገባልኝም። ሁለት ሰዓት ጠብቅ ተብዬ ነበር።
deposit ነበር ያደረጉት?
አዎ እሺ deposit text ልከውልናል ቴሌግራም ላይ።
አዎ ከቴሌ ብር ወደ እንትን አልፏል፣ ግን አልገባልኝም።
እኮ deposit text ከየቴሌ ብር ገብቶለታል ስልኮት ላይ message አልገባልኝም።
እኮ message ኡን ሊጠይቁና message ኡን መላክ አለቦት። እሺ
የለማ message ኡ አልገባም እኮ ትናንትና ነው ሁለት ሰዓት ጠብቀኝ ተብዬ ደውዬ ሁለት ሰዓት ተብዬ ነበር። እንደዚህ አይነት ne- network ችግር ስላለ ሁለት ሰዓት በኋላ ይገባልሃል ተብሎ ነበር። አልገባልኝም።
እሺ በየቤት ቤት ቁጥሩ ይሄኛው ነው የደወሉበት ማለት አዎ እስር ቤቱ አዎ
ያንቺ ብለሽ ችግር የለም።
እ?
እሺ መቶ ብር ነው አይደለ deposit?
አዎ መቶ ብር ነው።
እሺ pending ላይ ነው። ለቻፓ እናሳውቅለታለን፣ ግን deposit text ኡን እንፈልገዋለን። deposit text ኡን ለምን አይጠይቁም? መቶ ሀያ ሰባት ላይ
ደ- ጠይቄያለሁ። የለም message እኮ ምንም የገባልኝ ነገር የለም። ላኩኝ እኔ እዛው ቀረ አየር ላይ ቴሌ- ቴሌብር ላይ ደውሉላቸውና መቶ ሀያ ሰባት ላይ እ፣ deposit text አልገባልኝም deposit አድርጌ ነበረ ምናምን ብለው እ፣ ከዛ ይልኩሎታል። እሱን ለእኛ ይልካሉ። እሺ
እሺ